Papa? ሄሎ
ሰላም ጤና ይስጥልኝ።
Hello፣
አይሰማም?
ይሰማል። ሰላም ደንበኛችን፣ ምን እንርዳዎት?
ሰላም ብር deposit አድርጌ ነበረ በቻፓ በኩል
ይቅርታ፣ ምን አሉ?
ብር deposit አድርጌ ነበር በእናንተ በኩል በቻፓ።
እሺ፣ ገቢ ያለውን ልሎትን። እሺ፣ የ transaction message ኧን ቴሌግራም ላይ at ቻፓ official ብለው ወይንም በዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት text ኡን ላኩልና check እናደርገዋለን።
አንድ ስልክ ቁጥሩን ትነግረኛለች? ዜሮ ዘጠኝ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት
አርባ ሁለት
አርባ ሁለት ሰባ ሁለት አርባ ሁለት በድጋሚ ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ
እሺ፣ በዚህ text ላድርግላችሁ message ኡን።
አዎ፣ ቴሌግራም ላይ አዎ፣ ቴሌግራም ላይ ግቡና text ያድርጉልና ገብተን check አድርገን እናይልታለን።
እሺ፣ thank you። እሺ፣ እሺ።
እሺ thank you